አቤት
ደንበኛች
ምን አልሽኝ?
ሰባ ሁለት ጊዜ ነው ያሉኝ።
ሁለት ጊዜ ሰባት ሰባት ሰባት ሰባት መቶ ብር እሺ፣ ይሰማል ደንበኛች?
አዎ ይሰማል።
ከየት ወዴት ነበረ?
ከ ከ- ከቴሌብር ወደ ኤክስፖ
ወደ ቱ ኤክስፖርት።
አዎ እሺ፣ ቴሌ ብር በዚህ ስልክ ቁጥር ነው የሚጠቀሙት በላኩልን አዎ አሁን አዎ በደወሉበት በዚህ- አዎ አዎ
እሺ አሁን በምነግሮት እ, የስልክ ቁጥር ቴሌግራም ላይ screenshot ይልኩልናል።
እሺ ዜሮ ዘጠኝ ዘጠና ሁለት እሺ
አስራ ሶስት እሺ ዜሮ አንድ ሀምሳ አምስት አስራ
ዜሮ አስራ ዘጠኝ ሶስት?
ዘጠና ሁለት እሺ
አስራ ሶስት እሺ
ዜሮ አንድ ሀምሳ አምስት እሺ
እሺ ሌላም ረዳሁት ነገር አለ?
አረ የለም
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን